ሄሎ ሄሎ ሰላም ጤና ይስጥልን። አዳነች አዎ ከዊፕላስ ነበር የምደውልልሽ። የእኛን መተግበሪያ አውርደሽ ነበር?
አዎ አውርጄ ነበር።
እሺ ለተጠቃሚነት ነው ወይስ ለአሽከርካሪነት?
አ- ዝም ብዬ ነው ያወረድኩት።
OK እሺ ተጠቃሚ ነሽ ማለት ነው።
አዎ አሁን አንቺ ያወረድሽው ዊፕላስ Solution Provider የሚለው ላይ ነው እና እሱ ላይ ደግሞ አሽከርካሪዎች ናቸው የሚመዘገቡት።
OK፣ እ፣ ተጠቃሚ ከሆንሽ ዊፕላስ Solution User የሚለውን አውርጂ እና የምንሰጣቸውን አገልግሎቶች መጠቀም ትችያለሽ። ከሶስት መቶ ሀምሳ በላይ game ኦች አሉት። እንዲሁም referral code አለልሽ እዛ ላይ እ፣ ያንቺ እሱን ለጓደኞች share በማድረግ አሸናፊ የሚያደርገውን challenge መቀላቀል ትችያለሽ።
ፕላስ ምንድን ነው ያልሽው?
ዊፕላስ Solution User እሺ፣ እሺ፣ User።
እሺ።
እሺ አመሰግናለሁ። መልካም ቀን ይሁንልሽ።
እኔም አመሰግናለሁ።
እሺ